ከተማ ጋር እንዳለ አለቆቻችሁን በስነ ስርዓት አታስተናግዱ። እናት
እንግዲህ እሽኮኮ አላረግንሽም እንጂ በጣም ነው እንክብካቤ ያበዛንብሽ።
ምን አበዛችሁብኝ?
እንዴ በዛብሽ።
ከማን ጋር እንደሆንኩ አሳውቅኝ እንኳን ብዬ ብል እስካሁን ድረስ ማሳወቅ ታርቀሽኛል። ብቻሽንስ? ማንም የለም ማንም የለም አትይኝም። መድኃኒዓለም
አንቺና ታዱ በቃ ተቀጣት። ታዱ ዛሬ ብቻዋን በቃ ማልቀስ ነው የቀራት።
አትይኝ በእውነት ወንበር ተያዝልሽ፣ ወንበር ያዝልኝ በያት። ማነው ሀይሚ ሀይሚ ወንበር ያዥላት፣ ተንከባከቢያት፣ ተንከባከቢያት። አለቃ መቼም አንቺ አታውቂም። አይ በቃ ብቻዬን
በቃ ሀይሚን አገናኘኝ። ወይኔ ላስቸግርሽ።
ሄሎ እንከራተት መሆን አለብኝ እኔ በቀጥ ብሎ በዞነ ቦዘኔ ሰው ፀጉር ልሰራ እኮ አሁን ልወጣ ነው እኮ በእውነት እማቤቴ።
እሺ ፀጉሩ ቤቱ ጋር ነው ያለሁት እኔ።
ሄድሽ ብቻሽን?
አይ በቃ እዚህ ቁጭ ብለን ከመንዲ ገቡና እየጠጣን okay በቃ እሺ ነይ።
ምኑ ጋር ነሽ? አበሻ ሄሎ